ጤና ይስጥልኝ Donkey Tube።
ጤና ይስጥልኝ እንዴት ነሽ?
እግዚአብሔር ይመስገን።
እንትን የኮሜዲ እንትን ለመታደም ነበረ ነው እሺ ይቻላል።
እንትኑ ላይ ያየሁት account ሌላ ስም ነው። ትክክል ነው። እሱን ነገር ላደርግ ቢኒያም መለሰ።
አዎ፣ አዎ ቢኒያም መለሰ ነው።
እሺ። እ፣ አራት መቶ ብር አዎ፣ መደበኛ አዎ አዎ normal አራት ነገ መቶ ነው?
ብር ነው። አዎ ነገ ነገ ነው ነው?
አስራ አንድ ሰዓት አዎ አስራ- ነገ አስራ አንድ ሰዓት አዎ እዛው እንትን ላይ ነው attach የምናደርገው ወይስ ላ- ለአንቺ ነው ማሳወቅ?
ይቻላል። ይዘህ ይዘህ መምጣት ትችላለህ። ከዛ ከዘጠኝ ሰዓት በፊት ትኬቱን እንሰጥሃለን።
ከስንት ሰዓት? okay ከዘጠኝ በር ላይ የለም አለ አዎ
በር ላይ አለ አይደል?
አዎ በቃ አይ በር ላይ እንትን እሺ፣ ከዘጠኝ ሰዓት በፊት ላም- ለምን ላልመጣ ስለምችል እሺ፣ እሺ፣ በር ላይ እሺ።
እሺ።